ጤና ይስጥልኝ ማሪ ፓፓ።
ጤና ይስጥልኝ። እንትን አይቼ ነበር ላንድ ክሩዘር መኪና ላንድ ክሩዘር ሁለት ሺ
ሁለት ሺ አምስት ላይ ነው ጥቁር
ታች ያስተዋወቀው ነው ወንድ ያስተዋወቀው ነው
ምን አልሽኝ? አዎ ወንድ ሰማንያ ሺህ ታርጋ
እሺ ቆይ ካለ ይጠይቁት ቁጥር ልስጥዎት ዜሮ ዘጠኝ አስራ አንድ
እሺ እ
ሀያ ስድስት
ሀያ ስድስት ዜሮ ዘጠኝ ዘጠና
እሺ ቴንኪው እሺ